ሄሎ
ሄሎ ስኬት እስቲ እንትኑ አለቅልም እያለ እሺ cashier code ዷን ንገረኝ።
አስራ አንድ አስራ አንድ
ዜሮ ሁለት ዜሮ ሁለት
ሀያ አምስት ሀያ አምስት ሰላሳ አራት
እሺ እም፣ ታርሞልሻል አሁን check አድርጎ አራት ጨዋታ ወጥቶባል።
አራት ጨዋታ አዎ ምን የወደቀ ታርሞላል አሁን check አድርገው።
እሺ እሺ እሺ አባ መልካም ቀን።